hello hello ጤና ይስጥልን።
ጤና ይስጥልን ቤስት ቤት
ቤስት ቤት withdraw request ላይ ብር ልከን ነበር።
እሺ
ከዛ ለማውጣት አሁን እምቢ እያለ ነው።
እሺ ቤስት ቤት ቁጥሩን ንገረኝ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት አስራ ዘጠኝ አስራ ዘጠኝ
ሰባ አራት ሰባ አራት
ሰማንያ ስድስት እሺ ስንት ብር ነው
ሶስት መቶ ሶስት መቶ ብር እና አራት ብር አንድ ላይ ሰባት መቶ ብር
እሺ አንዴ ጠብቅ መቼ ነው ዊዝዶ ያረክ
አንዱ በሰላሳ ነው፣ አንዱ ቀን አንድ ላይ ነው። hello hello አቤት አይ check እያረኩልህ ነው load እያረገ ስለሆነ ነው አራት መቶ እና ሶስት መቶ ብር አይደለ process ላይ ነው እሺ ይገባልሃል
okay ከሁለት ቀን በፊት ነበር እየሞከርን እየሞከርን እንበላ አዎ እንትን system ሳንቲም ፔይ fail አድርጎ ስለነበረ ነው እስከነገ ጠዋት ይገባል እስከ ነገ ጠዋት አሳውቅልሃለሁ ለሳንቲም ፔይ እሺ እሺ እሺ እናመሰግናለን እሺ ስለ ደውሉ እናመሰግናለን